ጤና ይስጥልኝ ብቻ ኢትዮጵያ የደነጌ ባንኩ ምን ልርዳዎ?
ጤና ይስጥልኝ እግዚአብሔር ይመስገን ምን ልርዳዎ?
ኦክስጅን ፈልጌ ነበረ
እሺ አስመዝግበዋል ከዚህ በፊት ወይስ አሁን ሊመዘገቡ ነው?
አዎ መዘገቡ ነው እሺ ደንበኞች የቢጫ የመለያ ቁጥርዎን ወይም ደግሞ TIN number ይንገሩን
እሺ TIN number ኡን ልንገርዎት ወይስ መለያ ቁጥሩን እ TIN number ይንገሩኝ ችግር የለውም ዜሮ ዜሮ ሰባ አምስት ዜሮ ዜሮ ሰባ አምስት ዜሮ ዘጠኝ ሰላሳ አምስት ዜሮ ዘጠኝ ሰላሳ አምስት አስራ አራት አስራ አራት አዎ
መስመር ላይ ጠብቁኝ እሺ
እየፈለኩለት ነው መስመር ላይ ጠብቁኝ ደንበኛችን እሺ እሺ እሺ
ሰባ አምስት ዜሮ ዘጠኝ ሰላሳ አምስት አስራ አራት ነው አይደል ያሉት እ ሰባ አምስት ዜሮ ዘጠኝ ሰላሳ አምስት እ አስራ አራት ነው ያሉት አዎ ወይ ደግሞ ሌ-
እሺ ይንገሩኝ እስኪ መለያ እ ቁጥር እ መለያ ቁጥርዎን ይንገሩኝ ዜሮ አንድ አስራ ሁለት
ደንበኛችን በዚህኛውም አላገኘሁትም እ በዚህ ስልክ ቁጥር ነበር ቢጃ የተመዘገቡት በፊት እ እ እ ቢጃ የተመዘገቡት በዚህ በደወሉበት ስልክ ቁጥር ነበር አዎ በዛው ነው በዚህ ነው እሺ መስመር ላይ ጠብቁኝ እሺ
አለም ግሮሰሪ ነው ደንበኛችን አዎ አዎ እሺ እየመዘገብኩለት ነው መስመር ላይ ጠብቁኝ እሺ እሺ
ደንበኛችን ስሞትም አልበል እ ስሞትም አልበል የእርስዎን የኔ አዎ ዓለም የዓለም ግሮሰሪ ብሎ ዝም ያሉ ስልኬ ስላለ
እሺ እ ስሞት ስለሚያስፈልገን ነው ደንበኛችን ነው። እሺ አ- ዓለም ሰገድ
አለም ሰገድማ አ- አ- በሪሁ
ስልክ ቁጥር በዚሁ ላይ ያዘው አ አ
እሺ ደንበኛችን ሁሉ አካባቢ ያሉት እ እ የት አካባቢ ነው ያሉት ወደ አንድ አህያ መስመር ላይ ናት የት አካባቢ እ ነው ያሉት አያት ገብርኤል ይባላል ልጦት ሰሞት አያት ገብርኤል አላ ጣፍ መጃ አያት ገበል አ ወደ ገ- ወደ ባንክ ወደ ላይ ደንበኛችን መስመር ላይ ናት እ እ መስመር ላይ ናት አ አ አያት ገብርኤል እ ልዩ ቦታው ደግሞ ወደ ጀርባ ወደ ላይ በኩል ሀያዎች ኮንዶሚኒየም
ሀያ ሀያ ኮን እሺ ደንበኛችን መዝግቤ እልዎታለሁ ለሚመለከተው ክፍል አስተላልፌያለሁ ያሉታል እሺ አይ ኮድ የለውም የምትሰጡን እስካሁን ኮድ ይሰጠን ነበር።
ኮድ እሺ እ መዝገብ ይሰጣሉ መስመር ላይ ጠብቁኝ አንድ ጊዜ እሺ እሺ
እሺ ደንበኛችን እየመዘገብኩልዎት ነው መስመር ላይ ጠብቁኝ እሺ እሺ እሺ
ጋዝ ከመጣሉት መቼ ነው መጨረሻ ጊዜ መጣሉት?
እ እኔ እንጃ በቃ ደቀ ባለፈው ነው መጥቷል ቆይቷል።
ምን ያህል ቀን ይሆነዋል? ያስታውሱታል?
አረ እኔ እንጃ አንድ ሁለት ወር አይሆንም።
ሁለት ወር ይሆነዋል። እ፣ በዚህ አዎ።
ጊዜ አልመጣሉትም። በመሀል አዎ እ ሁለት ወር መሰለኝ። አዎ አዎ፣ አልመጣም።
በምን ነበር የሚጠቀሙት ታዲያ?
እ እ አለኝ reserve አለኝ።
reserve ባሉት?
አዎ እሺ፣ እየመዘገብኩሎት ነው። መስመር ላይ ጠብቁ።
እሺ ያኛውን ስለጨረስኩት አሁን ምናልባት ትንንሾቹ ስለሆኑ ወዲያው ነው እንትን የሚሉት አዎ፣
ለዛ ነው።
እሺ፣ እየመዘገብኩሎት ነው።
እሺ እሺ
መስመር ላይ ስላስጠበቅኩት ይቅርታ። እየመዘገብኩሎት ስለሆነ ነው። ትኬት ቁጥር ችግር የለውም። ችግር እጠብቃለሁ። ደግሞ ጠዋት ነው መሰለኝ ገና።
አዎ፣ ልክ ነው።
አሁን ካራ ላይ ናችሁ ወይስ ወ- ለቃችኋል?
እ?
ቢሮ እዚሁ የት ናችሁ? ቢሮአችሁ ለቃችኋል? እዚሁ ናችሁ?
አይ የድሮ ነው የድሮ ቦታ የ- የት ነው? እዚህ ወደ ኮተቤ
አይ ኮተቤ አይደለም ደንበኛችን እ፣ እ፣ የቢሮ ዋና ቢሮ ነው።
ሜክሲኮ።
አዎ
እም፣ እዚህ የነበረው ለቀቀ። እዚህ እንትን እ፣ ስለሱ መረጃ የለንም ደንበኛችን እኛ
እ ስለሱ መረጃ የለንም እኛ አሃ፣ እሺ። እም፣
እየጨረስኩ ነው ደንበኛችን መስመር ላይ ጠብቁ እ እ ጨረስኩ ነው እ፣ ደንበኛችን መስመር ላይ ጠብቁ
እሺ። አንድ አዲስ ነው እንደ የምትሰሩት ያላችሁ አሁን እ፣ እየመዘገብኩሎት ትኬት ቁጥር ሰጡት ለዛ ብዬ እ ትኬት ነው እንጂ ያው system አልቀየራችሁም ያው ነው አይደል? ወይ አይ፣ ያው ሲስተም አዎ እሺ ወይ ካልሆነ ስልኬ ላይ text ያደርጉልኝ በኋላ።
እሺ አሁን ልጨርስ ነው ልሰጦት ነው ቁጥሩ በላይ ስለጠበቁኝ አመሰግናለሁ። እ፣ የቴክ ቁጥሩ ሀያ አራት አስር ነው።
ሀያ አራት አስር አዎ በዚህ ቀን ውስጥ ከመጣሁ ስለዚህ ቀን መመዝገብ ይችላሉ።
አዎ ያ ኮስት ነው።
በዚህ ትኬት ቁጥር ተመዝግቦልኝ ነበር ብለው ማለት ነው።
አዎ እሺ እሺ እሺ።
ሌላ የምረዳዎት ነገር አለ?
ሌላ ምንም የለም። ይሄ ነው። አመሰግናለሁ።
እሺ ለማያችን ስለደወሉ ምናምን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙበት በኋላ አስቀምጡ። መልካም ቀን።
እሺ ቻው ቻው። ደህና